ጤና ይስጥልን። ቤት ቤት ረዴት ነው የሚረዳው
እንትን አካውንት ፎርጌት በሚልክልኝ ኮድ እንዳለ አራት አምስት ኮድ ላከልኝ። ምንም አልከፈለች።
ብዙ ጊዜ ስለሞከርከው የትኛው ኮድ እንደሆነ ስለማይታወቅ ነው። ፎርጌት ፓስወርድ ብለህ ሆኖ አይደለ? ብዙ ጊዜ ስለሞከርክ ነው። ትንሽ ቆይና አንድ ሰዓት ሁለት ሰዓት ቆይና አንድ ሰዓት ሁለት ሰዓት ቆይና አንድ ጊዜ ብቻ ፎርጌት ፓስወርድ በለው። አንድ የሚመጣልህን ብቻ አስገባ። እሺ
አሁን ታዲያ ምንም መፍትሄ የለው አሁን እንትን ለማለት
አዎ፣ ትንሽ ጠብቀው። ብዙ ጊዜ ከተሞከረ እንደዛ ነው የሚሆነው። እሺ